ጤና ይስጥልኝ አርፌ መዋሊሴ ባኮም ልርዳዎት?
ጤና ይስጥልኝ ልናቤት ክብር ይስጥልኝ ሰላም።
ከኩዌክ ብር ላይ ዊዝድሮ ብር አድርጌ ነበረ ፕሮሰሲንግ ብሎ ቆመ።
እሺ ወደ ምን አካውንቶት ነበር ለማውጣት የሞከሩት? እሺ መቼ ነው የሞከሩት?
አሁን
ምን ያህል ብር ነው?
አስር ሺህ
አስር ሺህ ነው ያሉኝ?
አዎ።
እሺ ደንበኛችን በዚህ ቁጥር ነው ቴሌብሮት የተመዘገበው?
አዎ።
እሺ ስሞትን ይንገሩኝ።
ኤልሳቤጥ ጌታቸው
እሺ ደንበኛችን በእኛ በኩል የሰጡ መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና ቴሌግራም ላይ screenshot share ያድርጉ።
እሺ። አ የቴሌግራም link ቁጥራችሁ አለ?
አለ። እሺ ስለዚህ በዛ ይላኩልንና ቶሎ እንዲስተካከልሎት እናደርጋለን።
እሺ፣ አመሰግናለሁ።
እሺ፣ ሌላ ምረዳውት ነገር አለ?
ምንም ሌላ ነገር እሺ ስለ ደውሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።